Hello ጤና ይስጥልኝ።
አብረሰደን ሊንክስቶን ነው የደወሉት ሙለር ጋር።
አክሲዮን ነው።
አዎ ልክ ነው።
ባለፈው ደውዬ በሌላ ስልክ ደውዬ ልመዝግብ ወይ ብለኝ ነበር። ሽኩር
እሺ አቶ ሽኩር የት አካባቢ ነው?
አዲስ ገበያ እሺ ቢሮ መምጣት ይችላሉ እንዴ?
የቱ ጋር ነው?
የት አካባቢ ነው አሁን እርሱ?
አዲስ ገበያ ነኝ።
ልደታ መምጣት ይችላሉ?
ልደታ
አዎ እኔ እንኳን ያው አመጣለሁ። ሰሞኑን ልምጣ።
ሰኞ ልደውሎት፣ እሺ
ሰኞ ደውሎት።
ልምጣ ያለው ልምጣ ትወተኛለሽ።
ምን አሉኝ?
ይነግር ትነግረኛለህ። በቃ ደውልልኝ። እሺ፣ ለማንኛውም ደውልሎታለሁ። ባለፈውም የደወሉት እ፣ በዚህ ስልክ ነው?
በሌላ ነው ደወልኩት። ደውዬአለሁ ባለፈው።
አዎ አናግር። ሀያ ቤት ስልክ ነው አይደለ?
አዎ በሱ አዎ አዎ በሱ ስልክ ላገኙት ይችላሉ አይደል?
አዎ አዎ በሁለቱም ይቻላል።
በቃ ሰኞ ደውሎታለሁ።
እሺ እሺ እሺ